አባታችን የሃይማኖት መሰረት የተቀበልክ አምላካችን እግዚአብሔር ስለ ልጁ ስለ ይዛቅ መንታ ቤዛ በበኩን አዘጋጅታ ያወረድለት አቤቱ እንደ መስዋዕታችን የዚህን የጣናችን ማዛ ተቀበል። በዚህ ሰላይ ይቅርታና ቸርነት ምዛላ ከላይ ላክልን ከጥዋት ያተሽታ ሁሉን ዙን ወንዘብ ሰውን የምትወዱ በንጽና ምስጋና ቤት እናገለግል ዘንድ በቃን አድርገን በቤታችን ዘመኑ ብዙ በእውነትና በንጽና በደስታና በሐሴት
ተነሱ አቤቱ ይቅር በለን ለሁላችሁ ይሁን
ጸልዩ እንተ ሰላም ቤተክርስቲያን አቲ ቅድስት ጉባኤ ሐዋርያት በዘይት ባበ እግዚአብሔር ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ወዲያቆናት ወኩሎሙ ሕዝበ ክርስቲያን አምላኬ ወይ ዘረ ጸልዩ በእንተ ማኅበርነ ወቅበተ ለኩልነ
ድነተ ስጋ ድነተ ነፍስን የምንለምንል ክብርን የተበላ ቅዱስ ደስ ይበል ሁልጊዜ ድንግል የምትሆኝ አምላክን የወለድሽ ክርስቶስ እናቱ የኃጢአታችንን ያስተሰርይልን ያስተሰርይልን ወደ ልጅሽ ወደ ወላጅሽ ወደ ጸሎታችንን አሳርጊ እውነት ንግሥት የምትሆን ንጽሕት ድንግል ወይ ደስ ይበል። የባህሪያችን መመኪያ ወይ ደስ ይበል። አምላካችን አማኑኤልን የወለድሽልን ወይ ደስ ይበል። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ
Yeah.
Yeah.
ያለውና የተወደደው ልጅ ለጌታችን መድኃኒታችን በኢየሱስ ክርስቶስ የተራና ምሕረትና ይህንን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። Bye. ባረክናክሙ እንዴት እግዚአብሔር እግዚአብሔር አስተራየለ
የወንጌልን ቃል በመጨከን ሰማ ዘንድ በቃል አድርገን
ሃሌሉያ ቆሙ አጽንዑ ወንጌል ኤለ ቅዱሰ ዜናሁ ለዜና ወመድኃኒነ ኢየሱስ
አሜን። እግዚአብሔር ምስለ ቅዱስ ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር
ሰማያት ቀርባለችና ንስሐ ግቡ።
ዝቃን ዘግዚ መውላክ መውላይነ ኢየሱስ ክርስቶስ ለክብረ መንግስት ብዙ ሰዓት ስልጣን ምድስካሪ አምላ ለማለም የዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ዘሆሳዕና በእግዚአብሔር ስም የሚመጣ የባሕርይ አምላክ ነው የእስራኤልም ንጉሥ ነው እያሉ ወጥተው ተቀበሉት። ጌታ ኢየሱስም የአህያ ግልገል አግኝቶ በእሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ በወልድ ያመነ የዘላለም ሕይወት አለው።
ያን የሆን የወንጀልን ቃል እንሰማው ዘንድ እንሳለመው ዘንድ በሱም ደስ ይለን ዘንድ ለዚህ በቃን ያደረገን ሁሉን ያዝ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ወደ አንተ እንለምናለን። ዳግመኛም ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍ ዘንድ እንለምናለን፣ ማልዳለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገባበት በዚህ በመሰዊያ ልመናችን ትቀበል ዘንድ በእኛም በወገኖቻችንም ላይ ይቅርታና ቸርነትን ትልክ ዘንድ በአንድ ልጅ ታዲነትና ምስጋና ለአንተ ይገባል።
ንዑሰ ክርስቲያን ተንስ በእንተ ሰላም ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት
ለታይካ ወለሰራዊታ ወለመኳንንታ ወለሕዝባ
ዳግመኛ ሁሉን የ- ሁሉን የያዘ ጌታችንና መድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ብፁዕ ስለሚሆን ርዕሰ ሊቃነ ጳጳሳቱ
አ
ቤተ ክርስቲያን ቅድስት ወማህበርነ በውስቴታ በል ኩልነ በጥበበ እግዚአብሔር ጸሎተ ሃይማኖት
ከሰማይ ወረደ በመንፈስ ቅዱስ ግን በቅድስት ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊ ወገላቶች ዘመን እሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። ቅዱሳን መጻሕፍት እንደተጻፉ በግብር በምስጋና ወደ ሰማይ አረገ። በአባቱ ቀኝ ተቀመጠ። ዳግመኛ በምስጋና ይመለሳል። በሕያዋንና በሙታን ተቀበለ። መንግሥቱ ፍጻሜ የለውም። መንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የተሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱ በነቢያት አድሮ የተናገረው ነው። ሁሉ በላይ በምትሆን ሐዋርያ መሰሏት በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ክብርት እናምናለን።
ንጹሕ የሆነና ንስሐ የገባ ቢኖር የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ይቀበል። ንጹሕ ያልሆነ ንስሐ ያልገባ ቢኖር አይቀበል። ለሰይጣንና ለመልእክተኞች በተዘጋጀ መልኩ እሳት እንዳይካተት በልቡና ቂምን የያዘ ልዩ ሀሳብ ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዬ ድፍ ንጹሕ እንዳደረግሁ እኔ ከሁላችሁ ደም ንጹሕ ነኝ። ንፍራችሁ ወደ ክርስቶስ ሥጋና ደም የምትቀብሩ ከእርሱ ለመከበራችሁ መተላለፍ የለብኝም። በንስሐ ሆናችሁ ንስሐ ገብታችሁ ባትቀበሉ እኔ ከበደላችሁ ንጹሕ ነኝ።
ይህን የቆሞስን ቃል ያቃለለ ይሳቅና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገም፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ተንሥእ ወለዘሎ
እግዚአብሔር አብ እየዘላለም ዘላቆ ለዘኑ ለሙስና ሞተ ዘማ በቅና ነገ መቅዳም ዘና ሰብከ መንዛ ጉዳይ ውድ ገዝኖ አምላክ ላይ ነገ
Yeah. በጸንተ ዋፍቅረ ተአምሆ በበይናቲክሙ በአምሃ
ኢየሱስ ክርስቶስ ወቱ ለከም ዝሎም ዘግዱ ዘንበ ሰማዓት ወዜ እኔ ወዘልፈኔ ወለዓለም ዓለም